ጤና ይስጥልኝ ጉዳይ ሀና እባላለሁ። ምን ልርዳዎ?
አብሮን እንጥልኝ
እሺ ምን ልርዳዎት?
ባለሙያ ምን ምን አለ እዛው ቦታ?
ይቅርታ አልገባኝም ጥያቄዎት።
ምን አለ እዛውን ቦታ የ- የፈጣ ስራ ፈጣሪ ምናምን
እሺ ስራ ፈልገው ከሆነ መስመር ላይ ጠብቁኝ፣ ጥሪዎትን ላስተላልፍ።
ያፈልጋል።
hello ጤና ይስጥልን ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
አብሮ ይስጥልኝ ኦሮምኛ አላውቅም።
ኦሮምኛ አልችልም፣ በአማርኛ ይንገሩኝ።
ይኸው ስራ ይፈልጋል።
የት አካባቢ ነው የሚኖሩት?
ጅማ ነው።
አሀ አዎ የእኛ መተግበሪያ ለጊዜው የሚሰራው አዲስ አበባ ውስጥ ብቻ ነው። ወደ ጅማ እሺ።
አካባቢ በምንጀምር ጊዜ መመዝገብ ይችላሉ።
እሺ እሺ እሺ መልካም ቀን ይሁንልዎት።
እሺ ታንኪው